hello ሰላም ጤና ይስጥልን ቤተሰቦች ከላር ነኝ እባክዎ ልርዳዎ? hello hello አቤት ሰላም ጤና ይስጥልን ቤተሰቦች ነው የደወሉት ምን እንርዳው?
እሺ ሶማሌ ታውቃለህ?
ሶማሌኛ አናውቅም አባቴ ቴሌግራም ላይ ጻፉልን እሺ
ምን ቴሌግራም ላይ ጻፉልን ነው አማርኛ ነው የምንችለው
ቴሌግራም ሄደህ አዎ ቴሌግራም ላይ ጻፉልን ሶማሌኛ thanks thanks እሺ እናመሰግናለን መልካም ቀን